ሄሎ ሄሎ ሰላም ጤና ይስጥልኝ በሽት ቤት ጤና ይስጥልን ከሲቪ ብር ላይ ሐሙስ ዕለት ማ- አ- ከወደ ቤት ቤት ዙሪ ነበረ እስካሁን አልገባም ስልክ ስጠኝ ዜሮ ዘጠኝ እም፣ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ እሺ
ሰማንያ እሺ አርባ ሁለት ዜሮ ስድስት
ስንት ብር ነው መቶ ብር
እሺ አንዴ check ላድርግልህ እሺ ሐሙስ ዕለት ነበረ
ሐሙስ እም።
ሐሙስ ማለት ሳምንት ነው
አ፣ ከ- ከ- ከ- በ- በ- ዛሬ
ሐሙስ ነው ዛሬ የባለፈው ሐሙስ ነው
ቀኑን ንገረኝ
የባለ- ዛሬ ሐሙስ ነው አይደለ? በ- የ- በ- በፊት አ፣ ሐሙስ ነው
deposit text ኡን ልከኸዋል
አ?
deposit text ኡን ልከኸዋል ቴሌግራም ላይ
አዎ
ስምህን ንገረኝ የቴሌግራም
እም፣ አብድቃስም
hi በለኝ ቴሌግራም ላይ እሺ
እሺ